ይስጥልኝ።
አቤት ስልኩን ተቋረጠ። ደንበኛችን አዎ አዎ በእንትን በዛው በ text ነው screen የምልክልሽ አይ ስልክ ነግሮታለሁ ደንበኛችን። እኔ ስልክ ያዥ እ ስልክ እ ዜሮ ዘጠኝ እሺ እሺማ ኪያ ና የምጽፍበት ያዝልኝ። እሺ ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ኧረ ሁለት አንድ የምጽፍበት የኔ ቆንጆ በእናትሽ text ታደርግኛለሽ? ልጅ እያጠባው ስለሆነ ነው።
ደንበኛ ብር አቀብለኝ።
መልዕክት መጻፍ አ- አንችልም እ- እሺ።
እስክሪብቶ እስኪያመጡ አንድ ጊዜ ልታጠቁበት።
እሺ ቶሎ በል ብዕርና ወረቀት አቀብለኝ። እርሳሱንም ቢሆን አሁን የሰጠውን እርሳስ አምጣልኝ። እሺ የኔ ውድ ንገሪኝ።
ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ አምስት ሀምሳ አምስት
ሀምሳ አምስት ደንበኛችን ከታች ስሞትንና ስልኮትን ጽፎ ቴሌግራም ላይ ላኩልን screenshot።
በቴሌግራም ልላክልሽ።
አዎ ደንበኛችን፣ እሺ እሺ የኔ ሌላ የመረዳሁት ነገር ይኖራል?
ምንም ችግር የለም።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት እኔም ያሉትን ሀሳብ አመሰግናለሁ።
አስተያየት ከሚሰሙ ድምጽ በኋላ ያስቀምጠው። መልካም ቀን።
እሺ